ጤና ይስጥልኝ አሪፍ ቤዛዊት ነኝ። እባክዎ ልርዳዎ?
አሁን ደውዬ ነበርኩና በቴሌግራም ነው የሚላክልሽ?
አዎ በቴሌግራም ነው የሚልኩልን screenshot ኡን።
በዚህ ስልክ ነው ወይ በሌላ ስልክ ነው?
ስልክ ቁጥር ልንገሮት ያዙ።
እሺ ንገር።
ዜሮ ዘጠኝ ዘጠና ሁለት
በዚህ ስልክ ቁጥር እኮ ባለፈው ልኬያለሁ እኮ። እሺ ንገር፣ ደግመህ ልንገር።
እሱ ችግር የለውም። በዚህ ስልክ ድጋሜ ከታች ስሞትን እና ስልኮትን ጽፈው ይንገሩን።
እሺ እሺ ደንበኞች መልካም ቀን።